ለሚያስጠላም ቤት እሱ ቤት ሄሎ ሄሎ እስኪ አክቲቭ አድርገው።
ሄሎ ሄሎ ጤና ይስጥልን ቤተሰቤት
እንትን deposit አድርጌ ነበር አልገባልኝም።
እ እ deposit አድርጌ አልገባልኝም።
እሺ deposit message ኡ ልካልናል ቴሌግራም ላይ
ቴሌግራም እ፣ ቴሌግራም እሱ ምንድን ነው?
ዜሮ ዘጠኝ ዜሮ ሶስት እዛ ላይ ትልክልናለህ ዜሮ
እሺ፣ ዘጠኝ ዜሮ ሶስት
ቁጥር ነው ዜሮ ዘጠኝ ዜሮ ሶስት
ዜሮ ዘጠኝ ዜሮ ሶስት አርባ አራት አርባ አራት ሰላሳ ሰባት አርባ ሰባት እዛ ላይ ነው የምልክልን እሺ ሰላሳ ሰባት ሰላሳ ሰባት
ዜሮ ዘጠኝ ዜሮ ሶስት ዜሮ ዘጠኝ ዜሮ ሶስት አርባ አራት አርባ አራት ሰላሳ ሰባት አርባ ሰባት ሰላሳ ሰባት አርባ ሰባት አዎ እዛ ላይ መላክ ነው ብቻ ነው?
የምልክልን እ እ እ መላክ ብቻ ነው ማ- ማናግረው ሰው የለም።
ችግር የለውም እዛ ላይ deposit message ኡን እና የቤተሰብ ቤት ቁጥርህን ላከው የ CBE ብር message ኡ ነው አመልክልሽ።
አዎ እሱንና የቤተሰብ ቤት ቁጥርህን አንድ ላይ ላከው ለቻፓ እናሳውቃለን የቤት ቤት ቁጥሩ ምንድን ነው?
እ የቤት ቤት ቁጥሩ ምንድን ነው?
አሁን የነገርኩክስ
እኮ ስልክ ቁጥሩ ነው እሱ።
ስልክ ቁጥር አንተ እዛ- የከፈክበትን ነው የምልክልን የቤተሰብ ቤት የከፈክበት ቁጥር
የከፈትኩበት ቁጥር ማለት ምንድን ነው?
አባት ይኸውልህ አሁን የነገርኩ ቁጥር የምትልክልን ነው deposit message ኡ ገባኝ።
እኮ እሺ፣ ያንተን እኔ የቤተሰብ የከፈትኩት- ቤት ቁጥር ነው የምልክልኝ የከፈክበትን
ስልክ ቁጥሬን ስልክ ቁጥር አዎ ቤተሰብ ቤት የከፈክበትን እንደዛ በይኝ። ስልክ ቁጥር እሺ እሺ